አሊባባ ደህና ነን።
አብረን ሰላም ነው።
እግዚአብሔር ይመስገን።
one o five አይተን ነበር ቲክቶክ ላይ እሺ፣ ሁለት ሺህ ስንት ነው ያየው?
ሁለት ሺህ አምስት
ስንት አለ?
ሁለት ሺህ አምስት
ሁለት ሺህ አምስት ቁራ አዎ አዎ
እስቲ ካለ ይጠይቁ። ቁጥር ልስጥ፣ ዜሮ ዘጠኝ አስራ አንድ ያዘች ቁጥሩን ዜሮ ዘጠኝ አስራ አንድ ሀያ ስድስት
ዜሮ ዘጠኝ አስራ አንድ ሀያ ስድስት
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ እሱ ላይ ደውለው ይጠይቁ።